ሄሎ
ሄሎ ወይ ሰላም ነው ሰላም ነው፣ እንዴት ነህ?
አለን አለን አለን ከቤት ቤት ነው ምደውልልህ።
አቂ አለ ሮቤራ ነው።
ሮቤራ ነኝ አዎ አ፣ እንትን አንድ customer ደውሎልን ነበርና እናንተ ጋር ትኬት ቆርጦ ቦነስ ነበረው አልከፍልም አሉ ምናምን ብሎ ደውሎልን ነበር።
ስንት ብር
እም፣ ስንት ብር ነው ያለው
እ፣ ብዙ ትኬቶች ነው ያሉኝ ነው ያለው።
በቃ እሺ አይኑ እዛ ስራ ቦታ አልነበርኩም በቃ ይደውልልኝና አውራ አናግረዋለሁ የሱ- እደውልለታለሁ የሱ- የአንተን ስልክ እኮ ከምሰጠው ብዬ ነው የእሱን ልስጥህ፣ አንተ ትደውልለታለህ።
አዎ ደውልልኝ በቃ text አድርግልኝ አረግልሃለሁ ቴሌግራም ላይ። እሺ ሮቤራ